Hello
አቤት አቤት።
እኔ የምልህ ቴዲ የ back office ኡ ነው turnover የማያሳይህ?
turnover በየ- የየ አሁን ለምሳሌ ትላንት ሰርተ ነበረ።
እሺ ላሳይ የትናንትና link ታይቶ ነው።
ላክልንና እናሳይህ።
okay እኔ እዛ አይደለሁም ግን ሌላ ቦታ ነኝ። እንዴት ላድርግ ለእነሱ?
እና እናሳያት ወይ ሌላ ቀን ስትገባ እንትን ትለናለህ?
okay እንዴት የ- የ- የቀኑ እንደማወጣ አ እናሳያለን ወይም ቪዲዮ ነገር የላችሁ ልልክላችሁ።
ወይ እንልክልሃለን ቪዲዮ ካለ እስቲ።
እሺ ቪዲዮ እና ይህ የቀኑ የሚያወጣው ላክልኝ አስነ እሺ፣ እሺ።